ሀሎ Hello ጤና ይስጥልኝ ሀሎ አቶ ዮሐንስ ከሰ ከዊ ፕላስ ሶሉሽን ድርጅት ነበር የምደውልሎት እ እ እ ከዊ ፕላስ
ፕላስ ዊ ፕላስ ዊ እሺ እሺ እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ያ ምንድን ነው? ከእያንዳንዱ trip የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ነው የምንቆጥበው እና ይህንንም ድርጅታችን ታሳቢ ያደረገው አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ፣ አንዱም ሌሎች ጥቅማ ስለሌላቸው ይህንን በጋራ የሚቆጥቡበትና አቅማቸውን የሚያጎለብቱበትን ስርዓት ነው ይዘን የመጣነው።
እሺ እንዴት አዩት ሀሳባችንን?
አሪፍ ነው።
ጥሩ ከወደዱት አሁን ላይ ስራ ስለጀመርን ከኛ ጋር መስራት እ፣ ፍቃዶት ከሆነ Solution Provider የሚል application አለን።
እሺ እሱ ላይ አብረው መመዝገብ ይችላሉ። በጫም በተጨማሪ ደግሞ የቴሌግራም ቁጥርም አለን። መያዝ ይመችዎታል? እሶት ቴሌግራም text ብታደርግልኝ ይሻለኛል እየነዳሁ በቃ።
ስለሆነ ችግር የለውም። በስልክዎት text አደርግልዎታለሁ። እዛ ላይ የሚፈልጉትን ሀሳብ አስተያየትም ካሎት እንቀበላለን።
ቴሌግራም text አድርግልኝ።
እሺ እሺ እሺ፣ መልካም